ከአዲስ አበባ አዣንስ ፍራንስ ፕሬስ የተባለው የዜና ወኪል እንደዘገበው የኢትዮጵያ ብር በዶላር ሲመነዘር ዋጋውን በአስር እጅ ጥሎ ዛሬ አንድ የአሜሪካን ዶላር በባንክ ሲመነዘር 12 ብር ከ50 እንደተጠጋ ያተታል። እስከ 1974 ዓ ም እንደ አውሮፓን አቆጣጠር የጀርመንን ማርክን የኢትዮጵያ ብር ይበልጥ ነበር። ለምንድን ነው የኢትዮጵያ ብር እየወደቀ የመጣው የሚለውን ጥያቄ ለሁለት የኢትዮጵያ የኢኮኖሚ ጠበብቶች ለዶክተር ፈቃዱ በቀለና ለዶክተር ጸጋይ ደግነ ሁለቱ የኢትዮጵያ ምሁሮች እዚህ በርሊን ከተማ ላይ ጥያቄዎች አቅርቤላቸው ነበር። ዶክተር ፈቃዱ በቀለ በበርሊን ዩኒቨርሲቲ ውስጥ ተጋባዥ ፕሮፌሰር ናቸው። ዶክተር ጸጋይ ደግነ በቪስማር ዩኒቨርሲቲ እዚሁ ጀርመን ሀገር በ project management እንደዚሁ ተጋባዥ ፕሮፌሰር ናቸው። የኢትዮጵያ ብር ለምን ወደቀ ለሚለው የመጀመሪያው ጥያቄ ዶክተር ፈቃደ በቀለ ሲመልሱ በእውነቱ ባለፉት ሰላሳ ዓመታት የኢትዮጵያ ብር ከአሜሪካን ዶላር ጋር ሲወዳደር በብዙ እጅ እየቀነሰ መጥቷል። በአፄ ኃይለሥላሴ ጊዜ አንድ የአሜሪካን ዶላር ሁለት ከሀምሳ የኢትዮጵያ ብር ይመነዘር ነበር። በደርግ ጊዜ አንድ ዶላር ሁለት ከሰባት ሳንቲም ይመነዘር ነበር። በኋላ ኢህአዴግ ስልጣን ላይ ከወጣ በኋላ በ structural adjustment ና በነጻ ገበያ ኢኮኖሚ ፍልስፍና መሰረት ገንዘቡ መቀነስ አለበት በሚል IMF እና ከ World Bank ጋር በተደረገው ስምምነት አንድ የአሜሪካ ዶላር ወደ አምስት የኢትዮጵያ ብር እንዲመነዘር ይደረጋል። የዚህ መሰረታዊ ጥያቄና ሂደት ከኢኮኖሚ አንጻር ሲመነዘር በተለይም የኢኮኖሚ ምሁራን እንደሚሉት ከሆነ በተለይ የሶስተኛው ዓለም አገር ገንዘቦች ከአገራቸው የኢኮኖሚ መሰረታዊ ሁኔታ ጋር ሲወዳደር ከመጠን በላይ የከበደ ስለሆነ ይህ ሁኔታ በዓለም አቀፍ ገበያ ላይ ያላቸውን የውድድር ሁኔታ እያዘናጋው መጥቷልና ስለዚህ የግዴታ ገንዘባቸውን devalue ማድረግ አለባቸው ወይም የገንዘባቸውን መጠን መቀነስ አለባቸው። በዚህ አማካይነት ወደ ውጭ የሚልኩትን ምርት በዓለም ገበያ ላይ ሊሸጡ ይችላሉ ከሚል ግምት የተነሳ ነው። በዚህ ምክንያት ባለፉት 18 ዓመታት አንድ የአሜሪካን ዶላር ወደ አምስት ከዛ በኋላ ወደ ስምንት ከዛ በኋላ ወደ አስር አሁን ደግሞ ወደ 12 ነጥብ 45 ደርሷል። ይህ የሚያሳየው አገሪቱ በከፍተኛ የኢኮኖሚ ቀውስ ላይ እንዳለች ነው። በተለይም የኤክስፖርት ሴክተሩ በጣም አስተማማኝ ባልሆነ ሁኔታ ላይ ስላለ በዚህ devaluation አማካይነት አገሪቱ ወደ ውጭ የምታወጣውን ምርት ለመሸጥ ትችላለች ከሚል ግምት የግዴታ ገንዘቡ እንዲቀንስ ተደርጓል።
አዣንስ ፍራንስ ፕሬስ ወደ አንድ ቢሊዮን ሊደርስ የሚገባው የኢትዮጵያ ተቀማጭ ገንዘብ ወደ ስምንት መቶ ሚሊዮን ዶላር ስለወረደ ነው ይላል። ቀጥሎም ደግሞ የቡና ሽያጭ ኢትዮጵያ የምታገኘው ገንዘብ ወደ ሶስት መቶ ሚሊዮን ዶላር ዝቅ ይላል። ምንድን ነው መደረግ ያለበት?
እዚህ ላይ አንድ መሰረታዊ መልስ መመለስ ያለበት ይመስለኛል። በተለይ ያለው reserve ገንዘብ እንደዚህ እየቀነሰ ከመጣ ኢትዮጵያ ከውጭ አገሮች ጋር የምታደርገው የገበያ ልውውጥ እየቀነሰ ሊመጣ ይችላል እና ውጭ ያላት reserve ከፍ ያለ ከሆነ ከውጭ እቃዎችን ለማስገባት ይቀላታል። በአሁኑ ጊዜ ይህ ሁኔታ አስተማማኝ ስላልሆነ ይህንን ሁኔታ ግን ለመቀልበስ የሚቻለው አንደኛ ወደ ውስጥ ያተኮረ ፖሊሲ ማካሄድ ያስፈልጋል። ሁለተኛ የኤክስፖርት ሴክተሩን በተለይም በቡና ላይ ብቻ አትኩሮ ከማድረግ መለያየት እና በብዙ መሰላሎች ላይ ወይንም ደግሞ በብዙ እግሮች ላይ መራመድ ያስፈልጋል። የብዙ የሶስተኛው ዓለም ሀገሮች በተለይም ደግሞ የኢትዮጵያ የኢኮኖሚ ችግር በአንድ ወይንም ደግሞ በሁለት የጥሬ ሀብት ላይ ብቻ መተማመንና ሌሎች አገሪቱ ያላትን ለመጠቀም ያለመቻል ነው። ሌላው ወደ ውጭ የሚላኩ ለምሳሌ እንደ ሰሊጥ ያሉ ሀብቶች ወደ ዘይትነት ተለውጠው አይላኩም። ጥሬ ሀብታቸው ነው ወደ ውጭ የሚላከው። በዚህ አማካይነት ብዙ የውጭ ምንዛሬ ለማግኘት አይቻልም። ዘይቱ ለምሳሌ ኢትዮጵያ ውስጥ ተጣርቶ በደንብ በየጊዜው እየተጣራ ወደ ውጭ ቢላክ ከሰሊጥ ዘይት፣ ከኑግ ዘይት፣ ከተልባ ዘይት የምታገኘው ሽያጭ የበለጠ ገቢ ሊያስገኝላት ይችላል። በሌላ በኩል ደግሞ ፋብሪካዎች በተቋቋሙ መጠን ለምሳሌ ዘይትን የሚያጣራ ፋብሪካ የውስጥ ገበያም ሊያድግ ይችላል።
ዶክተር ጸጋይ ደግነ እንደዚህ አይነቱ ችግር ውስጥ አብዛኛው የሶስተኛ ዓለም ታዳጊ ሀገሮች ብቻ ሳይሆኑ ጃፓንና የጀርመን ስልጣኔም ከመቶ መቶ ሀምሳ ዓመት በፊት እንደዚህ አይነት ጣጣ ውስጥ ገብተው ነበረ እና እነሱ ያካሄዱት መንገድ ምንድን ነው?
ኢትዮጵያም ሆነ ሌሎች የአፍሪካ ሀገሮች በአጠቃላይ የጥሬ ሀብት ባለቤቶች ናቸው። ከዛ በተጻራሪ መልኩ ደግሞ የአውሮፓውያን ሀገሮች ካየናቸው የማዕድና የጥሬ ሀብት ኃይሉም ሀብቱም የላቸውም እና ግን እነሱ ከፍተኛ በሆነ በሰው ኃይል በተከማቸ የሰው እውቀት ላይ በጥቂት ጊዜ ውስጥ ትልቅ ደረጃ ሊደርሱ ችለዋል እና ያንን በመመልከት ማፍሰስ የሚገባው የሰው ኃይል ላይ የተከማ በሚገጥማቸው እውቀት ላይ እንደዚሁም ደግሞ ለምሳሌ ያህል በማዕድን ሴክተሮች በጥሬ ሀብት ሴክተሮች ላይ ብዙ የሰው ኃይል እንዲነቃነቅ የሚያደርጉ ኢንቨስትመንቶችና ፕሮጀክቶችን መክፈት ተጨማሪ እርዳታ ሊሆን ይችላል ብዬ ገምታለሁ።
ዶክተር ጸጋዬ አሁንም አንድ ነገርን ተልሞ ያንን ነገር በስራ ላይ ለማዋል መካሄድ ያለባቸው መንገዶች አሉ። እነሱ ነገር እስካልተማሉ ድረስ ደግሞ የማይቻሉ ነገሮች ይመስላሉ። ታዲያ ምን መደረግ አለበት?
እንግዲህ አንድን ነገር በምንተልምበት ጊዜ አላማ ያስፈልገናል። አላማችንን ደግሞ የተገደበ መሆን አለበት። አለበለዚያ የሚነቃነቅ የሚንሸራተት አላማ ይሆናል። ያ ማለት ደግሞ ያንን አላማ ለማስፈጸም የሚያስገድደን ነገሮች አሉ። ቤንጃሚን ፍራንክሊን እንዳለው አንድን ገንዘብ ዋጋውን ማወቅ ከፈለግ ሂድና ከባንክ ተበደር የሚለው ነገር አለ እና በአሁኑ ሰዓት እንደምናውቀው ባንኮች ማበደር አይችሉም። የሚችሉም ቢሆን በጣም በአነስተኛ ሁኔታ ነው። ግን ራሳችንን የሚያስገድደን ፕሮጀክቶች በምንሰራበት ሰዓት ለምሳሌ መዋለ ንዋይ ከሌለን business angel የሚባሉ አሉ። ገንዘብ ኖሯቸው በዛ መጠቀም የማይችሉ የእነሱን ገንዘብ ወስዶ በዛ መስራት ይቻላል ያሉት አጋጣሚዎችን ሁል ጊዜ አስገብቶ መመርመር ያስፈልጋል። እነዚህ risk የምንላቸው ናቸው። risk ኦቹን እነዚህ አሉት አጋጣሚዎችን መቀነስ ይቻላል ወይ፣ መቆጣጠር ይቻላል ወይ፣ ወይም ማስተላለፍ ይቻላል ወይ በሚለው ላይ በሚሰሩት እቅዶች ላይ እነዚህን ሁል ጊዜ አጣምሮ ማየት ያስፈልጋል። ዋናው ግን የሚደረገው እቅድ ወይም ኢንቨስትመንት አላማው እውነተኛ አላማ ነው ወይ የሚለውን መፈተኑ ላይ ነው።
ዶክተር ፈቃደ የሰዎች ሚና ችግራቸውን ለመፍታት በአንድ ህብረተሰብ ውስጥ አለ፣ የመንግስት ሚና አለ። ጃፓንና ጀርመኖች የወሰዱት እርምጃ ምንድን ነው?
ቅድም ዶክተር ጸጋዬ በደንብ እንዳብራራው በመጀመሪያ ደረጃ እነዚህ መንግስታት እድገትን በሚመለከት ግልጽ የሆነ አቋም ነበራቸው። የግዴታ አገሮቻቸው ማደግ እንዳለባቸው የተረዱ ነበሩ። በዚህ ምክንያት የዛን ጊዜ ኢንቨስት ያደረጉት ጃፓኖች በእውቀት ላይ ነው። ለዚህ ደግሞ በ1868 ዓ ም የሜጂ dynasty አጥብቆ የተነሳው የግዴታ ጃፓንን industrialize ማድረግ ነው። በዚህ ምክንያት ከአሜሪካና ከጀርመን ጋራ ጥሩ የባህልና የእውቀት ግንኙነት መስርቷል። ጀርመኖችም እንደዚሁ ከተለይም ከነ ሃሚልተንና ከነ አብርሃም ሊንከን ጋራ ጥሩ ግንኙነት ነበራቸው። በዚህ አማካይነት የግዴታ በተለይም የቢስማርክ አገዛዝ በ1871 ዓ ም ሲቋቋም የግዴታ ወደ ውስጥ ያተኮረ እድገት ማድረግ ያስፈልጋል። ጀርመን ራሷን industrialize ካላደረገች ከውጭ የሚመጣባትን አደጋ ልትቋቋም አትችልም። የአንድ አገር ሀብት ሊመጠን ወይም ሊመዘን የሚችለው አንድ አገር ባላት የኢንዱስትሪ ተቋም ነው። በዚህም ምክንያት በተለይም በባቡር ሀዲድ ላይ እና በባቡር ላይ ኢንቨስት ማድረግ በእውቀት ላይ ኢንቨስት ማድረግ እና በዚህ አማካይነት ከ1800 ሰባ አንድ ዓመተ ምህረት ጀምሮ እና በ19ኛው ክፍለ ዘመን አማካይ ላይ ትልቅ የእውቀት እንቅስቃሴ ሊካሄድ ይችሏል እና ወደ አፍሪካ ስንመጣ ያለው ችግር ይሄንን ሀቅ ለማወቅ ወይም ደግሞ ለመውሰድና ተግባራዊ ለማድረግ አለመፈለግ ነው። መንግስታት በእውቀት ላይ ያላቸውን ሀብት ከማፍሰስ እና በተለይም ከሰው ልጅ የሚፈልቅ ጭንቅላት ነው የአንድን አገር እድገት ወይም አንድን ሕዝብ ወደፊት ሊያራምድ የሚችለው። እንዳልከውም አንድ ግለሰብ ነጻነት ሊሰማው የሚችለው ሊፈጥር የሚችለው እያወቀ እየተማረ በሄደ ቁጥር ነው። ይህንን ደግሞ ማድረግ ያለባቸው መንግስታት ናቸው። መንግስታት አስፈላጊዎችን እርምጃዎች መውሰድ አለባቸው። ይህ አስፈላጊ እርምጃ ማለት መሰረቱ ሰፋ ያለ እድገትን ሊያመጣ የሚችል ህዝቦች በራሳቸው ላይ እንዲተማመኑ የሚያደርጋቸው እውቀት ሲጣል ብቻ ነው። በዛ አማካይነት እውነተኛ ህብረተሰባዊ ሀብት ሊፈጠር ይችላል እና አንድ ሀገር እንደ ህብረተሰብም መታየት መቻል አለባት። ህብረተሰብና ኢኮኖሚ እድገት ተነጣጥለው ሊታዩ የሚችሉ ሳይሆኑ አንድ ላይ ሊሄዱ የሚችሉ ናቸው። የግዴታ የግለሰብ ተሳትፎ፣ የኢንስቲትዩሽኖች መበልጸግ፣ በዚህ አማካይነት ደግሞ መንግስታት ያላቸውን ሚና መረዳት የግዴታ ለአንድ ሀገር እድገት አስፈላጊ እና መሰረታዊ እርምጃ ነው ብዬ እገምታለሁ።
የመጨረሻው ጥያቄ ነጮች እንደሚሉት ለማንኛውም ጥያቄ መልሳለሁ ይባላል። ለማንኛውም ችግር አሁን እንደጠቀሳችሁት መፍትሄዎች እንዳመጣጡ አላቸው ይባላል። እስቲ ባጭሩ እንደ ኢትዮጵያ ከገባችበት ካለችበት የገንዘብ ችግር አለ፣ የኑሮ ችግር አለ፣ የህይወት ችግር አለ። ምን ብታደርግ በቀላሉ አንድ ነገር ማድረግ ትችላላችሁ ብላችሁ ታምናላችሁ? ዶክተር ጸጋዬ እስቲ መጀመሪያ ጀምሩና ወደ ዶክተር ፈቃደ።
እሺ ቅድም በጠቀስኩት በጃፓኖች ላይ ለመጨመር ያህል ጃፓኖች ስልጣኔውን ሲቀበሉት የምዕራባዊን ስልጣኔ ብቻ ብለው ሳይሆን የምዕራባዊ ስልጣኔ ከሩቅ ምስራቅ culture ጋር ብለው ነው እና እኛም ስልጣኔያችን በምናሻሽልበት ጊዜ ያለውን ሁኔታ ለማሻሻል ዛሬ እንደ ትናንት ካደረግን አልተሻሻልንም የሚባል አባባል አለ እና በመጀመሪያ ደረጃ መኮትኮት የሚያስፈልገው አገራችን አሁን ብታይ በጣም ብዙ ወጣት ነው እና ወጣት ሀገር ነው። አሁን የጀርመን ካየን እያረጀ ያለ ሀገር ነው። ለምሳሌ አብዛኞቹ አርባ ሀምሳ ስልሳ ዓመት ላይ ያሉ ናቸው። የጡረተኞች በጣም እየጨመሩ ነው የሚሄደው። እኛ ሀገር ደግሞ የተገላቢጦሽ ነው እና እነዚህ ወጣቶች እነሱን መኮትኮት ያስፈልጋል። ያስ ማለት ደግሞ እዛ ላይ ገንዘብ ወጥቶ ፈሶበት እነሱ እውቀት ይዘው እንደኛ ወጥተው ውጭ ውጭ መቅረት ደግሞ የለባቸውም። ያ ደግሞ ከሆነ ለሀገራችን ሳይሆን የሚማሩት ወጥተው ሌላ ሀገር ለመርዳት ነው የሚሆነው እና ያ ደግሞ እንዳይፈጠር ሊያካክስ የሚችል ሁኔታዎች መፈጸም አለባቸው እና ይሄንን ነው እኔ ትኩረት የምሰጠው።
በዚህ ላይ ለመጨመር በእውነቱ ለአንድ ሀገር እድገት ከእውቀት ባሻገር የግዴታ ሰላም ያስፈልጋል። ካለ ሰላም አንድ ሀገር ልታድግ አይችልም። አንድ ህዝብ የመንፈስ ጭንቀት ካለበት፣ በጦርነት ከተወጠረ፣ እርስ በርሱ በጎሪጥ የሚተያይ ከሆነ የማይከባበር ከሆነ እና መንግስት ደግሞ በተለያዩ መስመሮች እነዚህን የሚያባበስ ከሆነ በዛ ሀገር ውስጥ እድገት ይኖራል ብሎ መገመት አይቻልም። በታሪክ እንደታየው በግሪክ ስልጣኔ አውሮፓ ውስጥ በተለይም ከሰላሳኛው ጦርነት በኋላ ሶስተኛ ደግሞ ከሁለተኛው ደግሞ ጦርነት በኋላ ሰላም ስለሰፈነው አገሮች መንሰራራት ማደግና ህዝቦች ራሳቸውን አውቀው መፍጠር የጀመሩትና ዛሬ የምናየውን የአውሮፓን ስልጣኔ መቅመስና በዓለም አቀፍ ደረጃ የበላይነትን ለመቀዳጀት የተቻለው። ስለዚህም ወደ አፍሪካና በተለይም ደግሞ ወደ ኢትዮጵያ ስንመጣ እያንዳንዱ መንግስትም ሆነ ጠቅላላው ህዝብ ራሱን ማወቅ አለበት። ለምን እንደሚኖር ሰላም ከሌለ አንድ ህዝብ ሊፈጥር አይችልም። ራሱን ሊያሳድግ አይችልም። እውቀት እንኳን ቢኖር ያንን እውቀት ተግባራዊ ሊያደርግ የሚችለው ሰላማዊ የሆነ አካባቢ ስሰፍር ነው። መንግስት ደግሞ በተለይም የተማረው ምሁር በዚህ ላይ ከፍተኛ ኃላፊነት አለበት እና የማይሆኑ ጥያቄዎች መነሳት የለባቸውም። ህዝቡን ወደ ሰላም ሊያመጡ የሚችሉ positive አስተሳሰብ የግዴታ በህብረተሰባችን ውስጥ develop ማድረግ ይችላሉ። ይህ ካለ እና ይህና ደግሞ በእውቀት ላይ ከፍተኛ አስተዋጽኦ ከተደረገ ሀገራችን ያላትን ሀብት ከዚህ ጋር ደግሞ ተደምሮ ከውጭው ዓለም ጋር ጥበባዊ የሆነ ግንኙነት በመፍጠር በአጭር ጊዜ ውስጥ በአስርና በአስራ አምስት ወይም በሀያ ዓመት ጊዜ ውስጥ አንድ የተወሰነ እድገት እንድታይ የማናደርግበት ምክንያት የለም ብዬ እገምታለሁ።
ዶክተር ፈቃዱ በቀለ፣ ዶክተር ጸጋይ ደግነ ለዚህ ጉዳይ መልስ ለመስጠት ፈቃደኛ በመሆናችሁ በጣም አድርጌ አመሰግናለሁ። ይልማ ኃይለሚካኤል ዶይቼ ቬለ ራዲዮ ጣቢያ ከበርሊን ከተማ